Hello.
ይስጥልኝ።
ሄሎ ሄሎ አይሰማዎትም?
ይሰማል። አሁን Flintstone Homes ነው። ምን ልርዳዎት?
እ ማብራሪያ ለመጠየቅ ነበር።
okay እሺ።
ለ- ይሄ በሶስት መቶ ሺህ ብር የሚከፈለው
እህ እ ቤቱ እንትን የለውም፣ size የለውም።
አፓርትመንት ቤቶች ናቸው። ከስቱዲዮ ጀምሮ እስከ ባለ አራት መኝታ ድረስ ነው።
እ እስካለ እንትኑስ ምን ይሄ ሶስት መቶ ብሩ ሶስት መቶ ሺህ ብሩ ቅድሚያ ክፍያ ነው።
እኮ ቅድሚያ ክፍያ ገብቶኛል አዎ
እኮ ለሁ በአምስት አመት ጊዜ ከወለድ ነጻ ለሁሉም ነው።
የአፓርትመንት ቤቶቹ ነው።
አፓርትመንት ነው።
አዎ አፓርትመንት ናቸው።
ካሬያች ካሬ የላቸውም።
ካሬ አለ ከሰላሳ ሶስት ካሬ ጀምሮ እስከ ሁለት መቶ ሀያ ድረስ አለ።
ሁለት መቶ ሀያ ድረስ አዎ
እሺ። የት ነው አድራሻው?
አድራሻዎቻችን ወደ ቦሌ ሜክሲኮ፣ ሳር ቤት፣ ሲኤምሲ፣ ሀያት፣ ጣፎ፣ ሰሚት፣ ጀሞ two፣ ልዲምቱ እነዚህ ላይ አለን።
እሺ፣ እሺ። አመሰግናለሁ።
እሺ ስሙቱም አልበት